ሰላም እንዴት ዋሉ?
ሰላም
አለን እግዚአብሔር ይመስገን።
አለን። ካስሜላ ስቱዲዮ ነበር የምደውለው።
እሺ ደውለሽ ነበር?
ጠዋት ደውዬ ነበር። አዎ አዎ፣ እሺ ይደወላል ብለሽኝ ዝም አልሽኝና እኔ እኮ አይደለም የሚሉት
ወይ እሺ ዛሬ አይደለም ግን፣ እሺ ዝም ብዬ transfer ዝም ብዬ ሻውን text ላድርግላት እንጂ አ ብዙ ጊዜ አሁን ቀረጻ ላይ ስለሚሆኑ እህ ለዛሬ ለዛሬ እኮ አይደርስም ነበረ።
okay እሺ ለዛሬ ለዛሬ አይደርስም አዎ ግን አስቸኳይ ነው መሰለኝ አንቺም ጉዳይ።
እ ቢሆን already እንትን የተመረቁ ልጆች አሉ አይደል? የጨረሱ አዎ እነሱ እንዳልፋቸው እኮ በማሰብ ነው እና promote ካደረግን እና ሌላ ሰዎችን promotion ሊወጣ ስለሆነ አዎ።
እንደዛ ከሆነ busy እንዳይሆንባቸው እ እኔ እኮ ቅድሚያ በቃ- ለእነሱ እንስጥ ብዬ ነው።
ነው እንዴ? እኔ ደግሞ የመሰለኝ አዎ።
በቃ ጉዳይ ሆኖ ልጅቷ አዎ።
ስራ ማለት ነገሮችን በወረፋ ስለምታስተናግድ አዎ እንደዛ ነበር የመሰለኝ። አሁን ቀረጻ ላይ ካልሆነች ወይ editing room ካልሆነች ልደውል ይችላል።
እሺ እሺ በቃ ደስ ይለኛል።
ትንሽ ማልበል ነበረ። ይቅርታ።
እሺ ማህሌት እሺ ማለች በጣም ይቅርታ። እ- ችግር የለም።
እሺ እሺ እሺ።